hello hello
ሰላም ጤና ይስጥልኝ።
አቦይ እንደምን አደሩ እንደምን ዋሉ።
ይመስገን
የዩቲዩብ class ለመውሰድ ነበረ
የኦንላይን ነው።
በአካል በአካል ሞልቷል።
ሞልቷል።
አዎ
እሺ፣ አዲስ የሚጀምርበትን ቀን ማወቅ ይቻላል? ክፍያ መጠኑን ምናምን እ፣ ይቅርታ አዲስ የሚጀመረው እርግጠኛ አይደለሁም። ምክንያቱም የመጨረሻ class ነው እየተባለ ስለነበረ እርግጠኛ አይደለሁም። እየደወሉ check ያሉ
እሺ፣ ክፍያውስ አሁን ኦንላይን እም፣ ክፍያው አስራ አምስት ሺህ ነው።
okay። በኦንላይንም ቢሆን አዎ
በአካልስ
በአካል ሞልቷል።
okay። እሺ ማለት thank እሺ መልካም